ጤና ይስጥልን።
አብሮ ይስጥልን።
አፍሮ ግሊቭ ነው።
አዎ
ይሰማታል ደንበኛችን።
ይሰማኛል።
ከአሪፍ ፔ ነበር የምደውለው ደንበኛችን ከአሪፍ POS machine ምናልባት ያጋጠመው ችግር ካለ ለእኔ ነበር ይሰማታል ደንበኛችን።
አሁን ይሰማል።
ከአሪፍ ፔ አሪፍ POS machine ነበር የምደውሎት ደንበኛችን ምናልባት ያጋጠመው ችግር ካለ ለመጠየቅ
አይ ያ- ያለ አይመስለኝ ካለ መልሼ ልደውል። አሁን ወደ ቢሮ እየገባሁ ነው።
ችግር የለውም። እሺ ደንበኛችን እናመሰግናለን። መልካም ቀን ይሉት።
በጣም አመሰግናለሁ።
እሺ እኛም እሺ እናመሰግናለን።
እሺ እሺ እናት እሺ